እንደምን አደሩ እንደምን አደሩ ነበር ለነገር የምደውለው ከፌዴሬሽን ምክር ቤት ነው የምደውለው።
እሺ እሺ መኪና ይይዛሉ እንዴ?
አዎ ይይዛሉ?
አዎ እሺ፣ ታርጋ ይሰጡኛል?
ታርጋ አዲስ አበባ ኮድ
B ኮድ ስንት ነው? B ኮድ ሁለት ኮድ ሁለት ኮድ ሁለት እሺ አዎ፣ B ኮድ ሁለት B እ ስልሳ አንድ ስምንት ሰላሳ ሶስት ስምንት ሰላሳ ሶስት ስልሳ አንድ ስምንት ሰላሳ ሶስት አዎ፣ B ስልሳ አንድ ስምንት ሰላሳ ሶስት ስልሳ አንድ ስምንት ሰላሳ ሶስት እሺ እሺ እሺ ሰዓቱ እንደተጠበቀ ነው።
አዎ አዎ እሺ እሺ